ጤና ዋሽንግተን
የመስልኝ ሰላም አብሮ ይስጥልን።
አሚን። እንትን ኢኮ እና እንትን ልትነሳ ነበረ። ምንድን ነው ከሚኒሊክ ነው የምንደውለኝ እሺ እና እኮ ምንድን ነው carotid Doppler እና echo ልትነሳ ነበር። አምቡላንስ አሁን ማግኘት እንችላል አላችኋ? ትላንት ደውለን ነበር ቆይ አንዴ check ላድርግልሽ።
እ?
ቆይ አንዴ check ላድርግልሽ። መልሼ እሺ ይሄኛው ነው። ይሄ ይሄ ይሄ ኢኮ ይሄ ሲች ኢኮ ኢኮ ነበረ
ኢኮ እና ምንድን ነው ያልሽኝ?
echo እና carotid do- Doppler እና አንዱ ደግሞ ምንድን ነው ምን አይ፣ ኢኮማ ይሄ ነው ኢኮ ECG እ, ነው ሰባት ኢሲጂ እና ኢኮ
ሰባት እና ተኩል ነው carotid የሚገባው do- ደብተሩ።
እ ኢኮ ሰባት ሰባት ተኩል ነው ተኩል
የሚገባው። አዎ።
እሺ እሺ እናመሰግን